hello
hello እንዴት ነህ?
አረ አለ እግዚአብሔር ይመስገን። አረፍክ?
አዎ ቀጠልክ? እ? እጅን ግን ቀጥ- አያምህም?
ቀጥዬ አረፍኩኝ።
ቀጥዬ አረፍኩኝ።
አዎ እጅን ግን አላመመህም? እሱን ስትቀጠቅጥ
አይ እ?
ደህና ነኝ እንግዲህ ምንም አይልም። ጨረስኩ።
ጨረስክ?
እም።
የሚገርም ነው። አይ በቃ ምን መጥቼ በሁለት ሰዓት አንድ አንድ ሰዓት ተኩል ምናምን እንወጣለን ብዬ ነበር። እኔ ጉዳይ አለኝ። አንቺ ወደ ቤት ግቢ ስትለኝ ፈራሁኝ። ደሞ የእሷ ነገር ተዘናግታ ሴትዮዋን አጉል አየር ላይ እንዳትጥላት ብዬ
እኔ ጉዳይ አለኝ።
የሆነ ምን እኔ ነኝ የምቀበላት ብዬ ቆይ- ልጆች ጋር ቆይቼ ነው እንትን የምለው አለች። ወደ ኤርፖርት የሚሄዱ አለች። ፈራሁኝ ከሚገባ በላይ እና በቃ ዝም ብዬ እዚሁ ቢሮ አካባቢ ላምሽ ቤት ስላሴ ላምሽ እና እንግዲህ ደውዬላት እዛው ልሄድ ምንም ላደርግ አልችልም።
አብረሻት ይሻላል።
እም። እስቲ እንግዲህ እኔም አዎ ብሬያት ይሻላል ብዬ በቃ ዝም ብዬ ማምሸቴን እዚህ ስላሴ ላምሽና አዎ ከዛ ስትደውልልኝ ከእሷ ጋር ሄጄ እንትን ልበል እንጂ ከሰፈር በምን እወጣለሁ ደግሞ
አይ እም፣ አብረሻት ሁኝና እንትን ማድረግ ይሻላል።
እም፣ እም፣ በቃ ምሳ ሙቀ በላህ?
አዎ
በቃ እሺ ጌታ እሺ እሺ